hello ተስፋ ወይ ሰላም ነው እግዚአብሔር ይመስገን።
አለን። ይሄኛው game ኡ እኛ ስንከፍተው እኮ run ያደርጋል። ምንድን ነው ያስቸገራችሁ?
stuck አድርጎ ቆሟል። ፎቶ ላክልሽ አሁን stuck አድርጎ ቆሟል።
እስኪ አሁን check ላድርጋቸው።
እኛ ስንከፍተው ግን እየቆጠረ ነው። ምናልባት ከኛ እንዳይሆን እንጂ ይሰራል።
እስኪ አሁን እስኪ check check አድርጋቸው።
አድርገውና የማይሰራ ከሆነ መልስ ደወልልኝ። እሺ፣ እሺ። ወይ ቴሌግራም እስኪ ልጻፍልህ።
cashier one ደግሞ locked ሆኗል።
የት አዲሱ?
አዎ ተስፋ አለኝ።
እሺ፣ በቃ እሱ ከፍተዋለሁ። ይሄን ግን check አድርገው ነው ንገረን። እሺ።